አዲስ እኮ ነው አባቴ።
ኧረ አይደለም ሄሎ
ሄሎ ሰላም ነኝ። አቤት ሰላም ወይ ሀምሳ ሰባት ዘጠና ሶስት
ሀምሳ ሰባት ዘጠና ሶስት ምን ነበረ?
አው የዝናብ ልብስ የለኝም እና ደግሞ order ኡ ቦሌ ነው እኔ ያለሁት ገርጂ ነው። ዝናብ ምን?
የዝናብ ልብስ የለኝም
እሺ እና እንዴት ነው የምትሰራ? አሁን ክረምት ነው አይደል? እንደ አባ ለምን አትወጣም?
አዎ አይ ጠፍቶብኝ ነበር እንደገና ላወጣ ነው።
እሺ ይሄ የት አንተ የት district ነህ? ገርጂ ነህ?
እኔም ገርጂ ነኝ አዎ።
እሺ አትዝጋው dispatch ልጠይቅልህ። ሌላ order ይዘሃል አልያዝኩኝም ግን ዝናብ ስለሆነ እንዴት መሄድ ይችላሉ?
እሺ እሺ ቆይ አንዴ አትዝጋው። እሺ ይወጣል። ሄሎ ወይ ወይ ይወጣልሃል። እሺ እሺ